ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ትናንትና የበላሁት ትኬት ነበርና ብሩ እስካሁን አልገባልኝም።
አገኘኸው cash code ኡን?
አገኘሁት። አዎ።
እሺ ንገረኝ።
አስር እሺ ሀያ እሺ ሰማንያ ስምንት እሺ ዘጠና አንድ የትላንት ትኬት ነው?
አይ ትናንትና ነው።
ሌላው ይኸው ላይ ባየር ሙኒክ ከ FC ዩኒየን ምናምን የሚለው postponed የተደረገ ጨዋታ ነው። እሺ አ ስለዛ ሀያ አራት ሰዓት መጠበቅ አለብህ። ከዛ በኋላ ነው update የሚሆነው።
ግን ጨዋታው ለሚቀጥለው ሳምንት ነው የተራዘመው።
አይ እስከ ሀያ አራት ሰዓት ብቻ ነው የምትጠብቀው አንተ። ሀያ አራት ሰዓት ጠብቀህ ጨዋታው ከተካሄደ ተካሄደ፣ ካልተካሄደ ግን void ይደረግና የሌሎቹ ይገባልሃል። እሺ የሌሎቹ የሌሎቹ ጨዋታዎች እንደ ነጥባቸው ይያዝልሃል። የእነሱ ይገባል ማለት ነው። የሱ ይሰረዝን ነው።
እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።